Finish me. ሄሎሽ ሞቷል።
አሳውቄ ነበረ
ምን አሉኝ?
አሳውቄ ነበረ ቀድሜ በዚህ ቁጥር እሺ
ቴሌግራም ላክልኝ ብለውን ልኬ ነበር።
ሸመኛችን የላኩልሹ ደርሶናል።
አዎ፣ ቴሌግራም ላይ ስጠይቅ እነሱ ጋር ነው ከኛ ተልኳል።
ልክ ነው። እኛ ጋ በእኛ በኩል የላኩትን መረጃውን ባለሙያዎች እያዩልዎት ነው ያሉት። ስለዚህ ተስተካክለው እንዳለቀ እናሳውቆታለን።
ስለዚህ አሁን ተስተካክል አዎ እዚህ ጋር ስለተላለፈ በዚህ ሰዓት ማለት ባንችልም ግን እየሰሩ ነው ያሉት። እንዳለቀ ምላሹን ነግሮታለን። መልካም ምሽት ይሁንልዎት።